እንትናል ብሎ አይደለም ልበል ጤና አሎ?
ይስጥልኝ። ጤና አቤት።
ይስጥልኝ። እንኳን አለ ሰዓት ላይ አዎ ከአሪፍ ነበር ደውሎ ሳምራይ ትባላለሁ።
እሺ ምን ነበር
POS ማሽኑን ላለፉት ተከታታይ ቀናት እየተጠቀማችሁ አይደለም እና ምናሽ ምናሽ POS ማሽናችሁን ላለፉት ተከታታይ ቀናት እየተጠቀማችሁ አይደለም እና በ POS ማሽኑ ዙሪያ ያጋጠማችሁ ችግር ካለ አይ አይ ለመጠየቅ መስመር እንትን ስላላለ ነው ስላላለን ነው እንጂ ሌላ የገጠማችሁ ችግር የለም።
አዎ አዎ ያው customer ሲባል ከአንድ ከሁለት ቀን በፊት ተጠቅመነዋል እሺ ደንበኛችን እናመሰግናለን። መልካም ቀን ይሁንልዎት።
እም